ጤና ይስጥልኝ። ስፖርት ነው ባኮ የምንወደው።
ሰላም ነው ላል እግዚአብሔር ይመስገን።
አለ ትናንት ቲሮች ነድና እሺ አንድ ካፌ ላገኘ እሺ።
እና አሪፍ እንዳለው እንዴ ጠቅላላ ወዱ ስንት ነው?
መቶ ሰባ
የወጣቦት የተቋረጠ ጨዋታ አለው እንዴ? በመሀል የ- የ- የለም ደግሞ የተራዘመ እህ፣ የለም የተራዘመ አስር ሰዓት ነው። አስር እሺ።
ሰዓት ነው ከአስር ነው።
መጀመሪያ ሲቆርጥ በቦነስ ብር ነበር የቆረጡት። ቦነስ ላይ ባሉት ገንዘብ አዎ፣ በቦነስ ብር የተቆረጠ cashback የለውም።
እሺ፣ back የለውም።
አዎ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ